የኛ ሚና ጠቅለል ስለምንዳስ ጤና ይስጥልኝ። ከአሪፍ ፔ ነበር የምደውለው ደንበኛችን ከየት አሪፍ ፔ
እሺ
POS machine ኣችን ላይ transaction እያየን አይደለም እና ምናልባት ያጋጠሙት ችግር ካለ ለመጠየቅ ነበር።
ከየት ነው የተደወለው?
አሪፍ ፔ ፖስ ማሽን
ኦኬ እ እንትን በ- በመደበኛ ሰዓት ላይ የሚመለከቱን እንትና- ታናግራቸዋለህ? አሁን ተረኛ
እሺ እ ስንት ሰዓት ላይ ልደውል?
ሰኞ ሰኞ ወደ ከሁለት ሰዓት ጀምሮ በማንኛውም ሰዓት እሺ ደንበኛችን የእርሱን ስም ሊያዝ
እ ይቻላል። ማንዴላ ማንዴላ እሺ ደንበኛችን እናመሰግናለን። መልካም ቀን።
ሰላም